ስጦታ አይደለም፣ መኪና ሁነኛ አገልጋይ ነው። ምቾት፣ ውበት፣ ጥንካሬና ፍጥነት የተላበሱ የዘመኑ ምርጫ ዘመናዊ ቄንጠኛ ሱዙኪ መኪኖች ከኢትዮ ክሬዲት ለገበያ ቀርበዋል። ኢትዮ ክሬዲት ሱዙኪ ዲዛየር፣ ሱዙኪ አልቶ፣ ሱዙኪ ሴሌሪዮ እና ሌሎችም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። 50 percent የባንክ ብድር ተመቻችተዋል። ለገዙት መኪና ደህንነት፣ የጥገና አገልግሎትና በቂ መለዋወጫ አቅርበናል። በመኪናዎ ወደ ፈለጉበት ቦታ በነፃነት ይጓዙ፣ ይጎብኙን። ወደ showroom ኣችን ኦሎምፒያ ምንትዋብ ህንፃ ጎራ ይበሉ። ኢትዮ ክሬዲት።